ጤና ይስጥልን ላይን አዲስ
አሁን ደውዬ ነበር ተቋረጠ።
እሺ እሺ እሺ ዜሮ ዘጠኝ አስ- ዜሮ ዘጠኝ አርባ ሁለት አርባ ሁለት አስራ ሁለት
አስራ ሁለት ዘጠና ስድስት አስራ አንድ
እሺ ሌሎች ፓኬጆችም አላችሁ ከኦስት- ከኦስትሪያ ውጭ?
አዎ አለን። ጣሊያን፣ አሜሪካ፣ ካናዳ፣ ቻይና፣ ሃንጋሪ እልክልሃለሁ። የዚህን የዚህን ላኪልኝ በለኝና ቴሌግራም ላይ የሁሉንም እልክልሃለሁ።
እሺ ቢቻል ፓኬጁን ሁሉ ብትልክልኝ እንትን ለ variety እንዲመቸኝ ለመምረጥ ማለት ነው።
እሺ እልክልሃለሁ። ያለው እንዳለ እልክልሃለሁ።
እሺ እሺ thank you አመሰግናለሁ።
እሺ መልካም።
ሁለታችን ቅባል አሁን ግን እግዚአብሔር ይመስገን ስለማይ